Tensely. Tensely. Samopa. Samopa.
ሄሎ
ቴንስሊ አብሮ ስትልን አብሮ ይሰማኛል።
ሰላም እባላለሁ። ከአይሽፒ ነው የምደውለው። አቶ አበበ እ?
ትእዛዙ ነት
እ?
ሰላም እባላለሁ። ከአይሽፒ ነው የምደውለው።
እሺ ይቅርታ፣ አቶ አበበ ትእዛዙ ነት አዎ አዎ
ቴንስሊኝ የደወልኩት ታህሳስ ሶስት ወይም ዲሰምበር አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደውን የአይሽፒ ሶስት ዜሮ ዝግጅት ላይ እሱን ለመጋበዝ ነው። ዝግጅቱ አሪፍፒ በሚሰጣቸው አገልግሎቶች ላይ ጨምራቸው እንዲሁም ያሻሻላቸውን አገልግሎቶች የሚያስመርቅበት ፕሮግራም ነው። ዝግጅቱ የሚሆነው ከጠዋት ሶስት ሰዓት እስከ አምስት ሰዓት ሲሆን ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
እሺ
ስለዚህ ዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት ትችላለን። ይመቾታል።
I think እሱኛውን እንትን ምናልባት የሚችል ከሆነ ልምጣ
እርግጠኛ አይደሉም።
እ፣
እሺ፣ በጣም ጥሩ ጊዜ ተሰጥተው ስላዳመጡ እናመሰግናለን። መልካም ቀን።
እሺ